ሄሎ
ሄሎ ይመጣ እሺ፣ እኔ እኮ ተሳስተሽ መስሎኝ ነው። እሺ፣
መቼ?
አሁን ስትደውይኝ የአሁን እኔ ደውዬ ጠርቷል።
አዎ፣ አይ ምናምን check ማድረግ ፈልገህ ከሆነ እኮ
አዎ፣ በቃ አሪፍ ነው። ቀድምም ሞክሬዋለሁ፣ ጠርቷል። ሚ- የተደወለ ስልክ ነው።
ደውል ደውል ብዙ ነበር የምደውለው።
አ፣ በቃ እስካሁን ማንም እ፣ አልደወለም፣ ግን ክፍት ነው።
በቃ አሪፍ ነው። ሁለቴ አይቼዋለሁ። ቪዲዮ እንደ ባለፈው viral ስላልወጣ ነው የተለቀቀው ቪዲዮ።
እሺ፣ okay፣ አይቼዋለሁ ገብቼ።
አዎ ባለፈው viral ነበር የወጣው፣ የአሁኑ አልወጣም።
አዎ፣ anyways ችግር የለውም። በቃ አዲስ የሚለቀቅ ላለ ነገ
እሺ፣ ዛሬ ማታ ነገ ይኖራል ብዬ አስባለሁ። እንትን ዛሬ በቃ ሀፍቴ ስሪ እና እም፣ እ፣ ወደ ቤት ሂጅ።
አትደውይ ማለት ስንት ሰዓት ነው?
ሰባት ሰዓት ሰባት ሰባት
አ፣ እሺ፣
እሺ።
እሺ።